ሄሎ ጤና ይስጥልኝ አቤት አቤት
ይሄ የምትለው ሶስት መቶ አድርጌ የለም አልገባልኝ።
okay እሺ፣ አሁን በደወልክበት ቁጥር ነው?
አዎ አሁን
ስንት ብር ነበር?
ሶስት መቶ
ሶስት መቶ ብር ዛሬ ነው አይደለ?
አሁን አሁን አዎ በሳንቲም ፔ የተደረገ ገብቷል እኮ
እም ገብቷል ወደ ቴሌ ብር account።
እሺ አሁን message ገብቶኛል።
አዎ ገብቷል።
እሺ እሺ እሺ አመሰግናለሁ።
እሺ